hello ሰላሳ ስምንት አርባ ሰባት ሰላሳ ስምንት አርባ ሰባት እሺ customer ስልክ አታነሳም ይዘጋል።
ስም ማን ነው?
አብዱሰላም አብዱል ሰላም አ እሺ አብዱል ሰላም ደውልልኝ ከአስር ደቂቃ በኋላ
እሺ hello ኧረ እኔ እኮ አስር ደቂቃ አለፈኝ እኮ እንትን ስል እየደወልኩ አሳውቀ ነበር
አላሳወቅኩም፣ ግን እየሞከርኩላት ነበር ደጋግሜ።
እሺ ለማንኛውም ለእኛ ምላሽ የሚሰጡን ከአስር ስለሆነ ሰሚ ነው ልነግርህ የምችለው እሺ እሺ ሞ- ሞክሪላታ አንቺ ለምን ለካስተመሯ እኛን ሞክርም
እሺ
በቃ ቻው ደውል ከአስር ደቂቃ